يلا يلا ها تليجرام لا اله هاو ياو تليجرام لا اله اخبار الو الو الو ወይ አሁን ቴሌግራም ላይ እስኪ እይ።
ምን ነበረ?
እ፣ ሁለት ጨዋታ አሳስኩና
ምን አልከኝ?
ሁለት ጨዋታ አርሰናልና ምንድን ነው እና ፉልሃም እሺ
እ፣ ቀረው እና አንድ ወጣበት አንዱን ደግሞ ተበል እ፣ ምንድን ነው እ፣ አንዱን አሸነፍኩኝ።
እሺ ስለዚህ ካሸርኩ አንድ- አንተ ነግረኛለህ። ቼክ ላድርግልህ።
አሁን ቴሌግራም ላይ ላክበ እስኪ ቴሌግራም ላይ ይው።
ልክሃል።
አዎ እ፣ ስምህም አልበ
እ፣ ስሜ ኡመር እ፣
ኡመር ኡመር ድረስ ኡመር ይበላል።
እሺ በቃ አይልሃለሁ። እሺ ትንሽ ታገሰን።
አይ እንደዚህ ይሁን፣ አትቆረጥ። ሌላ ስልክ ከዛ ሌላ ስልኩን እ፣ ሌላ ስልኩን ይገዛል።
እሺ እስቲ ወይ hi ትለኛለህ አንዴ ከላይ እንድትወጣልኝ።
እ?
hi ትለኛለህ ድጋሚ ከላይ እንድትመጣልኝ።
በቃ እንደዚህ ሁኝ።
hi አልክ- hi ብለህ ላክልኝ። እሺ እሺ ያው ያው ላክበል ላክልኝ። እሺ hi ብለክ
ኡመር ነው ኡመር ኡመር ኡመር ድረስ እሺ ኡመር እሺ አዚ ቆይ ጠብቀኝ። እሺ እያየሁልህ ነው።
አዎ ስላላገኘሁህ ነው። ሀይ ትለኛለህ ወይ አንዴ
አዎ ያው ባልኩበና ያው ይዙር ነው ይገል አልገባም መሰለኝ አልገባም
አዎ አልገባም። ስልኩን ስለያዝ